ሄሎ
ሰላም ጤና ሄሎ ይስጥልኝ።
ሰላም።
Word Zone Translator ናቸው።
አዎ እሺ ሀሩን ይባላለው። የደወልኩት ከ B Plus Technology Solution ነበረ።
እሺ ስለዚህ እኛ መተግበሪያ ወይም application ላይ እሱ ነው develop ያደረግነው እና እሱ ላይ ድርጅቱን በማስመዝገብ በነፃ ማስታወቅ ይችላሉ። እ፣ application ኑን ማውረድ ከ Play Store ላይም ከ Play store እና ከ app store ላይ ማግኘት ትችላለሽ።
እሺ We Plus Solution ብለሽ ማለት ነው።
እህ እህ We Plus Solution ብለሽ ማስታ እ፣ ካወረድሽ በኋላ application ኑን አዎ የአንቺን service እና የምትሰጪውን እ፣ service ስለ ድርጅትሽ እና ስልክ ቁጥርሽን በማስመ- በማስ- በመ- በማስገባት ማስታወቅ ትችያለሽ። ምንም አይነት fee ከእናንተ አንወስድም። በነፃ ነው የምታስተዋውቂው።
እሺ አመሰግናለሁ።
link ኩን ልላክልሽ።
እሺ ግን በዚህ ስልክ ሳይሆን እም፣ ሌላ ወይ ምን አልሽኝ?
ሌላ ስልክ ልስጥሽ?
እሺ ስጪኝ።
ይሄ እንትን ስለማለት ስማርትፎን ስላልሆነ ነው።
እህ እ፣ እ፣ ስማርትፎን ስላልሆነ ነው።
እሺ ማ- እሺ ስጪኝ።
ዜሮ ዘጠኝ አስራ ስምንት ዜሮ ዘጠኝ አስራ ስምንት አስራ ስምንት አርባ አንድ አርባ አንድ ሰላሳ ሶስት አርባ አምስት ሰላሳ ሶስት አርባ አምስት አዎ እሺ ወርድ ዞን ብዬ በሱ ላኪልኝ።
ልናግራቸው። እሺ እሺ፣ በሱ ላክልሽ ወይስ ማናገር አይጠበቅብኝም?
በሱ ላኪልኝ ችግር የለም።
እልክልሻለሁ። እሺ፣ አመሰግናለሁ።
አመሰግናለሁ። እሺ፣ መልካም ቀን።